ጤና ይስጥልን።
ጤና ይስጥልን ባ
አለን ዛሬ አንድ five ይለቃችኋል መሰለኝ ሁለት ሺህ አንድ ሞዴል ቀይ
ቀይ
አ አዎ አለን
ስንት ነው የሚባለው?
ሁል- ሁለት ከሁለት ሁለት ሚሊዮን ሁለት መቶ ሺህ ብር
okay ባንክ ይመቻቻል ወይስ እ፣ cash ነው?
ምን አሉ
በባንክ ይኖራል ወይስ cash ነው?
ስድስት ሺህ ባንክ እናያይዝሎታለን ቀሪውን cash
ስምንት መቶ ሺህ
መስመር ላይ ነው ታባ
ስንት ነው የምታመቻቹልኝ?
ባንክ የምናመቻችሎት ስድስት መቶ ሺህ
okay okay